Maravilha, né? Uma coisa mais águas amarradas só. ጤና ይስጥልኝ።
አብራችሁ ነው ሰላም ነው?
ደህና ደንበኛችን ምን አይነት የጉዞ መረጃ ልስጠው?
ደህና እንትን ፈልጌ ነበረ።
እሺ፣ ሄሎ፣ እየሰማሁት ነው።
የፓስፖርት መረጃ ወደ ሀገር ውስጥ መግባት
የፓስፖርት መ- እሺ፣ ለማሳደስ ነው ወይስ አዲስ ፓስፖርት ለማውጣት